ጤና ይስጥልኝ አሽቴ ደህና ነኝ። እባክዎ ምንድን ነው?
ሰላም አሁን እናንተ በአሪፍ ላይ እንትን ክፍያ ፈጽሜ ነበረና የ- የፈጸምኩት ክፍያ ደግሞ ከቴሌ ብር ላይ ተቋጭኗል፣ ግን የፈ- ለፈለግኩት አ- እንትን አል- አልገባልኝም።
እሺ ወይ ማስተላለፍ ያለዎት እርስዎ ሁሉ ስፖርት ወደ ሁሉ ስፖርት betting ወደ ሁሉ ስፖርት አ ከ- ከየት ከቴሌ ብር ነው ከቴሌ ብር ነበር። አዎ
ለማያችን ይሰማታል።
እ
እሺ ስሙን ማለበል እርስዎን አለም ዳኝ